Hello
hello፣
ሰላም ጤና ይስጥልን።
አብረን ስትልን አለን ምን ልርዳዎት?
ይሄ ስሜ በቃ በየዕለት ብሬ የበላ ነው። ምን እንደሆነ አላውቅም። እኔ እዩልኝ ብዬ
እሺ የቴሌቪዥን ደንበኛ ከሆኑ በየቀኑ ትኬት ስለሚገባለት ነው።
አዎ አገልግሎቱ እንዲቋረጥ ብዬ ነው። እኔ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ስድስት ቁጥርን ይጫኑ።
ምን ወይ ነኝ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ስድስት ቁጥርን ይጫኑ፣ ይቋረጥሎታል።
እሺ እሺ